hello
ወይ ሰላም ጤና ይስጥልን ቤት ቤት
አለን እግዚአብሔር ይመስገን። እንትን ትኬት check አድርጊልኝ እስኪ አንዴ።
እሺ cashier ኮዷን ትነግረኛለህ?
እሺ መቶ ሀያ አምስት መቶ ሀያ አምስት
አስራ አንድ አስራ አንድ
አምስት ስልሳ ሶስት
እሺ እሺ ታርሞላል። ሻውን ቼክ አድርገው ግን ወድቆብሃል። ሶስት ጨዋታ lost አለው።
አረ ሶስት ጨዋታ አዎ።
ወድቆ ነው?
ያው ቼክ ማለት ትችላለህ።
እም። እሺ እንግዳ ሌላ date አንዴ እሺ መቶ ሀያ አምስት መቶ ሀያ አምስት
ዜሮ ስድስት ዜሮ ስድስት
ስምንት ዘጠና አራት
ስምንት ዘጠና አንድ ነው
ስምንት ዘጠና አራት አራት
አ እሺ እሺ ይሄ ደግሞ ሁለት ጨዋታ ወድቆብሃል።
ሁለት ወደቀ። ምን የትኛው ላይ እናት የትኛው ነው የወደቀው? እና እ አልሃላ የግሪክ።
የሚለው ክለብ እና ኦሎምፒኮስ ምናምን የሚለው team እኮ ኦሎምፒያኮስ የሚለው አዎ። እና ሌላ አዎ፣ እና የትኛው?
አልሃላ የሚለው አልሃላ የአል- አትላንታ ነው።
አይ አልሃላ ከሲራ
ከማን ምን ሲቲራ- ክለብ ነው? ምን ውስጥ ሲቲራ ነው?
ክለብ እንደዛ ነው የሚለው ሲቲራ ክለብ ከአልሃላ ኤስሲ ይላል።
ኦኬ ባህሬን አ-
እሺ እሺ እሺ